ጤና ይስጥልኝ ሁሉ ስፖርት ነው ምን ልርዳዎ?
ሌላ ሁሉ ስፖርት ነው ምን ልርዳዎ?
ጤና ይስጥልኝ ትናንት ብር transfer አድርጌ ነበር አስር ሺህ ብር እሺ
ወደ account ኤ አልገባም
withdraw አድርገው ነው እ withdraw አድርገው ነው?
አዎ withdraw አድርጌ ነው
እሺ ከ transaction history ላይ አልገባልኝ ያሉትን screenshot አድርገው በቴሌግራም ይላኩልን።
አዎ account ኤ ላይ ቀንሷል እኮ
ከሁሉ ስፖርት account ኡ ቀንሷል አይደል?
አዎ እኮ እሱን screenshot አድርገው ይላኩልን በቴሌግራም ምንድን ነው የምልከው
more የሚለው ላይ transaction history አለ። ያንን የ transaction history ባንክ transaction history ውን screenshot አድርገው ይላኩልን።
እሺ እሺ እሺ